ሄሎ ጤና ይስጥልኝ ኢንቨስትጌት ቃል ኪዳን የሚል ደርዶ አብሮ ይስጥልን ምንድን ነበረ አሁን ሁለቴ ነው ምናምን ደውዬላቸው እሺ
እንትኑን ካሸር ኮዱን ስጠኝ ምናምን ብለውኝ ቮይድ ብሎ ጨዋታውን ልክ ነው አግኝቼዋለሁ፣ ግን ቮይድ አለ እሺ።
ምንድን ነው ምናምን ብዬ ጠይቄያቸው ብር ቆርጧል።
የማን ጨዋታ ነው
እ፣ ኢንዲያ ውስጥ ነው።
እኮ ል- ልካውልኝ ነበር እንዲያ።
መሰለኝ ዘጠና ዘጠኝ ስልሳ ሁለት ብሎ የሚጀምር ነው ካሸር አዎ ኮዱ አዎ።
እኮ እና አሳውቂያቸዋለሁ አንዴ መልሼ እደውልልካለሁ ብዬሽ ነበር እኮ ነው አልደወላችሁም? ለዛ ነው እኮ አይ ስለላኩላቸው ነው መልሳቸውን እየጠበቅኩኝ ነው ነው አዎ እደውልልካለሁ ቃል ኪዳን ነኝ እኔ ካልደወልኩልህ እንኳን ስደውል ቃል ኪዳን እናገናኝ በላቸውና እነግርሃለሁ በቃ እሺ፣ በጣም ግን አመሰግናለሁ።
እደውላለሁ ትንሽ አንድ አስር ደቂቃ ታገሰኝ በቃ እሺ፣ እሺ፣ እሺ መልካም ቀን እሺ፣ እሺ